ጤና ይስጥልኝ። ሁሉ ስፖርት ነው ባኮም ለዳው
ቁጥር አሁን ልስጥ ብለሽ ነበረ። ሀያ ቤት ማለት
ቤት
ሀያ ቤት ስልክ አይደል የሰጠሽኝ?
ሰባ ስምንት ቤት የሚሰጠኑት
ሰባ ምንድን ነው?
ስምንት ቤት አዎ፣ ሁሉ ስፖርት ቤት እንግበልቼ ብዙ ትኬት ነበርና ያዝኩት። አንዱ ትኬት ጠፋኝ ወርቁ።
ሰው እንዲያናግሩ ነው የሰጠኑት።
አ
እሺ አዎ ሀያ ቤት ነው
ሀያ ስንት ነው ያልሽኝ?
ሀያ አንድ
ሀያ አንድ ቤት አዎ
ሀያ አንድ ሰባ ስምንት ሀያ ሁለት አርባ ዘጠኝ ነው አርባ ዘጠኝ ሀያ ሁለት አርባ ዘጠኝ ሀያ ሁለት okay። እሺ አዎ።
thank you እሺ። እሺ